ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው ቅድም ሆዴ ገብታ ስታተራምሰው አሁን በየት ቦታ ታወራለች ከሰው ልቧ ካላዘነ መልሳ ካላየች ምን ሰው ይቀራታል ሸንጎ ያረፈደች በአደባባዩ የኔ እንዳያት በይፋ እንግዲህ በርኖሱ ጃኖ የሚሰፋ ከተጫነው ፈረስ ግላስ ከለበሰው ይቀመጣል ቤት ደርሶ እንደሸፋች ሰው እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው ጋሻ ጦር ሸልማ መውደድ አሰልፋኝ ልብ የተረታላት ቀረ ከደጃፎይ እንደ ሻለቃ ጦር ሽ መውደዱን አዞ ፍቅርሽ ድል አረገኝ ወደ እኔው ተጉዞ አጋድሞ እንዳልጣለ ልቤ ሰውረቶ ውበትሽ ገዝቶታል ስለት ይዞ ገብቶ ናፍቆትሽ ከጎኔ ሌት መጥቶ ያደረ ኃያሉ ጉልበቴ ባንቺ ደክሞ ቀረ እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው ልብሽ ያዳል በሬ ሲያዘግም ይውላል ቃልሽ አይታመን ሰው በቁም ይሰርቃል ባልንጀራሽ ብዙ ሁሉም አጃቢሽ ነው የኔ ለየት አርጊው ጉዳይ ፍቅር ነው አልጨበጥ አለች ሌቦ እንደደመናይ እንደ አባይ እንደ አዋሽ ደግሞም እንደ ጣናው አንቺ ሰው ማውደድሽ ምነው ወዲህ ቢሆን ይረሳል ይቀራል ውሎ ያደረ እንደሆን ልቤ ገላዋ ላይ ቀርቶ እየዋለለይ አወያ ወዳደቅ አካል ዘንበላለ ሳባብለው ኖሬን እንዲያው ሳቀናጣው ፍቅርሽ ሊገዛኝ ነው ስለት ይዞ መጣ ቅርብ ትይው ቀረና ብትይው መጣ ታዛዥሽ ነው ልቤ እርሙን እስኪያወጣ የሌማችን ጻድቅ ማን ነው የሚቆርሰው ከሆዴ ጭንቅ አለበይ ቁርጤን አንቺ ሰው እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው እስኪ ልወዛወዝ ልወዛወዘው እስኪ ልወዛወዝ ልወዛወዘው አገኝሽ እንደሆን ልቤ ቢቀናው